አለች። ያሻነሽ ብሩስ ጤና ይስጥልኝ። ኢትዮጵያ ነበር የምደውልሎት። አሁን ተቋርጦ ነበር መስመሩት።
እሺ እሺ እ፣ ስልክ አል- አልጨረሱልኝም ነበር።
ዜሮ ዘጠኝ አስራ አንድ እሺ ስልሳ ዘጠኝ ስልሳ ዘጠኝ አንድ
ስልሳ ዘጠኝ ስልሳ ዘጠኝ አስራ አንድ ሀያ አንድ ሀያ አንድ ሀያ አንድ አዎ እሺ እሺ፣ ምንድን ነው እ፣ ፍሪጁ ብል ሆኖ ነው ተበላሽቷል። አንገት ምንም ጭራሽ አይበራም?
አይበራም። deep fridge ነው አይበራም።
አይበራም ነው ወይስ አያቀዘቅዝም?
አይበራም አይበራም አይበራም።
አይበራም ጭራሽ።
እሺ መዝግቤ ልዎታለሁ። ለጥገና ክፍል አስተላልፋለው የጥገና ባለሙያዎች ይመጣሉ። እሺ ሌላ የምረዳዎት ነገር አለ?